ምን ጤናዬ ነው የምንረዳው? hello hello hello hello
hello አቤት
አቤት
አቤት
ይሰማል
አቤት
ይሰማል hello እሺ
እ ምን ልርዳው
አይ ለማታው እንደው
እ
ለዋው
አቤት ምን አሉኝ ደንበኛ ይሰማል